ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ነበር?
ሰላም እህቴ transaction የፈጸምክበትን screenshot አድርገህ ላክለት ብለሽኝ ነበር። የሆነ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ስልክ ቁጥር እሺ
ቴሌግራም ላይ ልክለት ነበር። የለም አይጠቀም ምናምን ነገር አለኝ።
ቴሌግራሙ እም፣
እሺ፣ አንድ ጊዜ ስልኮት አሁን የሚጠቀሙበት ነው።
አዎ አዎ፣ አሁን የምጠቀምበት ነው።
ቴሌግራም የሚጠቀሙት በዚህ ነው።
አዎ አዎ፣ በዚህ ነው።
እሺ፣ አንዴ ጠብቆኝ ማን ልበል ስሞን?
ሰለሞን
hi ብዬውታለሁ።
አሁን በራኝ ገብቼ ላክለት።
አዎ፣
እሺ እሺ፣ እሺ፣ መልካም ቀን።
መልካም